Hello hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሄሎ
አቤት። ሄሎ
ሄሎ ይሰማል?
አቤት።
OK ከአዲስ Outfit ነበረ መደውልልሽ። human hair አዘሽ ነበር አይደለ? ኦንላይን አዎ
OK። So እንዲመጣልሽ ትፈልጊያለሽ order ኡ? OK order ያው website አችን ላይ እንዳየሽው እ order ኡን ማስመጣት ትችላለሽ። ከአስር እስከ አስራ አምስት ቀን ባለው በ free delivery ነው የምናደርስልሽ። እ ስለዚህ መቀጠል የምትፈልጊ ከሆነ ሀምሳ percent ኡን እዛው ላይ እ ባለው bank account deposit ታደርጊያለሽ ማለት ነው። ሄሎ ይሰማል? ሄሎ